ሰላም ሰላም፣ ጤና ይስጥልኝ ቤተሰቤት ክላስ ሰላም ነው።
አለን እግዚአብሔር ይመስገን ticket check ለማድረግ ነበር።
ይቻላል። እሺ
አስራ ሶስት ሀያ ሶስት
እሺ
ዘጠና አንድ ዘጠና ሶስት
ይቅርታ፣ አንድ ይጠብቅ አንድ ይጠብቀኝ። አስራ ሶስት ሀያ ሶስት ሲሆን cash code እየነገረኝ ነው። እሺ፣ አስራ ሶስት ሀያ ሶስት አስራ ሶስት ዘጠና አንድ ዘጠና አንድ ዘጠና ሶስት አስራ ሶስት ስሪለታል
እሺ
እሺ ምን ነበረ ጥያቄ? እሺ ደምያት ቲኬት እኮ ነው አዎ አዎ ከ- እኮ አዎ ምንድን ነበር ጥያቄ? ቦነስ ነው እኮ ወድቋል ወይስ ቦ- ቦነስ ነው? ቦነስ አለው ኦኬ አለ አ- ያለ ቦነስ የለውም ይኸውልህ እ፣ total odd ኡ ወይም አጠቃላይ odd ኡ ሀያ ነጥብ ስድስት ዘጠኝ ነው አ ያንተ ማለት ነው lose ያረክበት አንድ ጨዋታ አለ አ የበላብህ ማለት ነው እና የእሱ እሺ።
odd አንድ ነጥብ ስምንት ሁለት ነው
አ እና ሀያ ነጥብ ስድስት ዘጠኝ እ፣ ሲካፈል አንድ ነጥብ ስምንት ሁለት ከሀያ በታች ነው የሆነው ከሀያ በታች ለ- ደግሞ ቦነስ አያሰጥም እሺ ወይም ተመላሽ አያሰጥም እሺ እትዬ፣ እሺ እሺ ስለወልክ እናመሰግናለን እንደማያችን መልካም ቀን